ሀምሳ አስቡ ብቻውን መቶ ሀምሳ መቶ ሀምሳ ግቢያችን እራሱ የእኛ እኮ መቶ ሀምሳ ነው። እሱ ትዝ ብሎኝ እሱ ትዝ ብሎኝ እኮ ነው።
ሄሎ
ሄሎ ጤና ይስጥልኝ ጤና ይስጥልኝ።
አቶ ዴቪድ አቤት።
እንዴት ነው? ሰላም ነው?
እግዚአብሔር ይመስገን።
ከ Flintstone Homes ነበር የምደውልበት።
እሺ ወንድም እንዴት ነህ?
አለሁ ሰላም ነው።
እግዚአብሔር ይመስገን ሰላም ነው።
ቢሮ ብቅ አሉ እንዴ?
እ ቢሮ መጥተን ነበረ ትንሽ የቤተሰብ ችግር አጋጥሞን ነበር እና ባለፈም ደውላችሁ ነበር መሰለኝ ባለቤት ጋር እና እ
ሰኞ ነው ወይም ስራ የምንጨርሰው ሰኞ እንዲሆን ወንድም ምን አሉኝ?
ሰኞ ጠዋት እ አዎ የቤተሰብ ችግር አጋጥሞናል እና ሰኞ ነበረ finalize የምናደርገው ለሰኞ ጠዋት እንዲሆን okay ይቻላል። እሺ እሺ እሺ ወንድም መልካም እሺ